ጤና ይስጥልኝ ከአሪፍፔ ነው የምንደውልልዎት
እ ከአሪፍፔ ነው የምንደውልልዎት እሺ
በዚህ ቁጥር ደውለውልን ነበር የሚፈልጉትን አገልግሎት አገኙ
ኤሌክትሪክ ነው
እኛ አሪፍፔ ነው
ፊሽ ላይ okay ምን ነበር አገልግሎት
እኛ ብር ማስተላለፍ ላይ ነው የምንሰራው ብር ማስተላለፊያ መንገድ ነው አሪፍፔ
አይ አልደወልኩም ነበረ ደውለህ ነበር አንተ በዚህ ስልክ አይ ይቅርታ አልተደወለም እሺ መልካም ምሽት ይሁንልዎት